Hello, Dinesh please.
Hello, Dinesh Benassi, it's you. Correct.
ምን አልከኝ?
በቤት በቤት ቤት ተቀይሮ እና አምስት መቶ ቴሌብር ነው የተቀየርኩ
ቴሌብር እሺ፣
እና ሶስት ሰው ደግሞ ወደ ኢብር ነው የተቀየርኩ ከሁለት ቀን ሁለት ቀን በፊት ዊዝድሮ ነው ያረከው?
አላገኘሁም። ገና
ገባኝ እኮ ከቤት ቤት ወዴት ነው የላከው?
አዎ ወዴት ነው ከቤት ቤት?
ቤት ቤት ነው የተላኩ ከቤት ቤት ነ- ወዴት ወዴት ነው withdraw ወደ ያረከው?
ወደ ኢብ- ወደ ቴሌብር ነው የላኩ አምስት መቶ እ- እሺ፣ ስልክህን ሶስት ሶስት መቶ ደግሞ ይሄ ዘጠና ስምንት ቤት ቤት እንጠቀምበትን አስራ አምስት እሺ ሰባ ስድስት እሺ
ዘጠና አራት ሰላሳ አራት ዘጠና አራት ሰላሳ አራት እሺ አ ሶስት ደግሞ ሶስት መቶ ደግሞ ኢብር ነው የተላከ እሺ ቼክ አደርግልሃለሁ ዜሮ ዘጠኝ አስራ አምስት ሰባ ስድስት እሺ ዘጠና አራት እሺ ሰላሳ አራት አዎ አስራ አምስት ሰላሳ ስድስት ዘጠና አራት ሰላሳ አራት አ አዎ በዚህ ቁጥር ምንም አካውንት ለማላመጣልኝ
እ ሌላ ቁጥር አለክ
ይሄ ብቻ ነው ሰባ ስድስት
ሰባ ስድስት ነው ሰላሳ ስድስት ነው ሰባ ስድስት ሰባ ስድስት ሰባ ስድስት ነው እሺ አ
withdraw ነው ያረከው ወይስ deposit ነው ያረከው
ቤት ቤት ከ- ከወሰደ ደግሞ በኢ- በኢን- ቴ- ቴሌብር አምስት መቶ ነው ያደርገው ኢብር ደግሞ ሶስት መቶ
እኮ ሶስት መቶ አንዱ ላይ ነው ወይስ መቶ መቶ እያረክ ነው አንድ ላይ ነው ሶስት መቶ አምስት መቶ ደግሞ አንድ ላይ ነው የለም በ- አሁን በነገርከኝ account ላይ check አደረኩልህ መቼ ነው ቀኑ አሁን ሁለት ቀን ላይ ሁለት ቀን ነው አዎ
እሺ ሶስት መቶ ብር
እ።
ከዛ በስድስት ነው ስድስት ከዛ አምስት መቶ ብር አ
is terrible.
ገብቶልሃል እኔ ጋር የሚያሳየው እንደገባል ነው አ ቆይ ወዴት እንደገባ እነግርሃለሁ ግን እንደገባል ነው አ እንዴት እ።
ወ- እኔ ጋር የሚያሳየው ባላንስድ ነው ገብቶልሃል ማለት ነው
በቴሌ
አ ዊዝድሮ ወዳረክበት አካውንት ብዙ በናት በናት እ
እያውና ተሰሩ አዎ ሶስት መቶ እና አምስት መቶ ብር balanced ነው አምስት መቶ ኢድ ብር ነይ አምስት መቶ ቴሌ ብር ነይ ሶስት መቶ ደግሞ ኢብ ነይ
እሺ ቆይ አንዴ ወዴት withdraw እንዳረክ ሌላ ጠብቅ እ።
አይዲ ነው እንትን ውስጥ ላይ ነው ፕሌይ ሎጅ አዎ ፕሌይ ሎጅ ላይ አስራ ስምንት ዘጠና አምስት አቦ በስድስት ነው እሺ አምስት መቶ እና ሶስት መቶ ወዴት እንደገባ
አዎ ቴሌ ብር ነው እ ሙስጠፋ ሙሴ አዎ ተፈቀደ አዎ በስ በቃ እሱ ላይ ነው የገባው እሺ ገብቶልሃል አይ
እሺ
ጠፋሽው
እሺ ሁላ ሙስጠፋ ሙሴ ላይ ነው እሺ የገባው ሁለቱም
ማሲ ሰገው አዎ ሁለቱም ሙስጠፋ ማሲ?
ሙሴ ጉብ ታሰል
ሄላ አይ ነው ስማልና አዎ ገብቶልሃል እሺ ሙስጠፋ ሙሴ ላይ ማሲ ግን አረባም ባፈር አዎ ቼክ አድርግ ጠይቃት ወይ ቴሌግራም ላይ ላክልህ እኛ ጋር የሚያሳየኝ ሲስተም ላይ ወዴት አየህ?
እንደገባለ ላክልህ ይመጣል።
ቴሌግራም ላይ ሀይ በላይ አያ አመሰግናለሁ ራሴ እሺ
ልወጣ በቃ ስልክ ልቁረ በቃ እ
ምለው ዘና ስለቤት ቤት ሰላም ሰማንያ ስምንት ዜሮ አራት ላይ ደውለልን ሰማንያ ስምንት ዜሮ አራት ላይ ደውለልን እ አይሰራም ይሰራል ይሰራል አይ ይሰራል ካርድ ስለሚፈልግ ነው እሺ በ package በ package አይሰራም በካርድ ነው የሚሰራው ለዛ ነው አዎ
በቃ ይዘን